አሊባባ ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
የአካባቢ ጥበቃ ስልክ ፈልገን ነበር እናት
የአካባቢ ጥበቃ እ የአቃቂ ክፍለ ከተማ
አ- ክፍለ ከተማ። እሺ ካለ ልሂድ፣ ጠብቁኝ አንድ ይመስለኛል።
ካለ እሱ ከሌለ ሄዶ እሱ እሺ እሺ፣ ልሂድ።
እሺ እናት thank you
እያየሁለት ነው፣ ጠብቁኝ።
ችግር የለም እሺ እናት እሺ ታንክ ዩ አብን አሁን እኮ ከድሮ ከነበረው ስሜቱ ተነቅሏል። almost ድሮ ህብረተሰቡ የደግፈው ነበር መጀመሪያ ላይ ማለት ነው እ ሲጀመር ማለት ነው። አሁን ግን already ወደ ስልጣን ፍለጋ ሰዎቹ በሄዱ ሰዓት ያ already በቃ ግልጽ ግልጽ ታስተላለፍ ለይተዋል።
መስመር ላይ ነው አባት፣ ይቅርታ።
አሁን እነኛ እናት እሺ እንትን ደስቶት የ የ እንትኑ የለም እሺ ጥሩ የሚኒስቴር መስሪያ ቤቱን ልስጦት።
ይሁን እሺ እናት ይሁን የሚኒስቴር መስሪያ ቤት እሺ ዜሮ አስራ ዜሮ አስራ አንድ አንድ ዜሮ አንድ አንድ ሀያ ስድስት እም ሀምሳ ዘጠኝ ሀያ ስድስት እሺ እናት ዘጠኝ ሀያ ስድስት
እናመሰግናለን።
አመሰግናለሁ። ታንኪዩ እሺ አዲስ እሺ